ሄሎ ጤና ይስጥልኝ ቢስቤት።
እንዴት ነሽ? ደህና ነሽ?
ሰላም እንዴት ነህ?
አለሁልሽ። ኤፍሬም ሶዶ አረካ ነኝ እና ብሩክ ነኝ እና እሺ
የኳስ ኳስ ብር ብዙ ሆነብኝና መክፈል አልቻልኩም። ሜል ላድርግ።
እሺ
ባለፈው ሳምንት አስር ሺህ ምናምን ሰው የበላውን ከፍያለሁ። አሁን ደግሞ ትናንት ምናምን አስር ሺህ ተበላና
እሺ ሲስተሜ ላይ ሀያ ምናምን ሺህ ብር አለን። አስር ሺህ እንዲከፈልልኝ ፈልጌ ነው። አሁን ብር እጄ ላይ ስለሌለ አዎ ፋይናንሶች ጋር ደውልላቸዋ እነሱ ናቸው ብር የሚያስተላልፉልህ።
እሺ፣ እዛ ልደውል ጄሪ አዎ።
ማለት ነው ለሜሪ አ ለሜሪ ደውልላት።
እሺ እሺ እሺ